ምን ቤት ቤት
ዊዝድሮ አድርጌ ነበር ከፔሲቢ ኮንፊርም መደረግ አልነበር እሺ፣ በዚህ ቁጥር ነው።
አይደለም ስልሳ አምስት
እሺ፣ ዜሮ ዘጠኝ ስልሳ አምስት ስልሳ ሁለት እሺ፣ ሀያ ሶስት አርባ አንድ
ሀያ ሶስት አርባ ዘጠኝ ሀያ ሶስት አርባ አንድ አርባ አንድ አንዴ በድጋሚ ትነግረኛለህ? ይቅርታ ዜሮ ዘጠኝ ስልሳ አምስት እሺ፣ ስልሳ ሁለት እህ ሀያ ሶስት አርባ አንድ አርባ አንድ
ዛሬ ነው።
አሁን
ስንት ብር ነበር?
አርባ ሺህ ብር አስር አስር ሺህ ብር ማለት ነው።
እሺ፣ ወደ ቴሌ ብር ነው አለ ስልሳ ስልሳ አ- ሁለት አ-
አሁን ቼክ አድርገው። እሺ ገብቶላል ወንድም። እሺ መልካም ቀን።